ጤና ይስጥልን ችብችብ።
እሺ ጤና ይስጥልን።
አብሮ ይስጥልን።
order ለማድረግ ፈልጌ እሺ ቴሌ ብር ላይ እንትን ስል ግን ኔትወርክ ነው ይቀይሩ ይላል እና
ምን- ስላልገባኝ ምን ነበረ ስልክዎት? ይቅርታ ብርሃኑ።
ዜሮ ዘጠኝ አይ አይ ስልክዎት ምን ነበር አይነቱ?
ሳምሰንግ እ
ሳምሰንግ ነው።
okay የስልኩ ሳምሰንግ ነው።
አይነት። ከዚህ በፊት አዝዣለሁ እኮ አዝዣ አውቃለሁ ሁለት ሶስት ጊዜ እሺ ምንድነው የሚለውት payment ላይ ሲደርስ?
ኔትወርኩን ቀይሩ ይላል። የኢትዮ ቴሌኮም ኔትወርክ ነው የሚጠቀመው እና እም፣ ኔትወርኩን ያስተካክሉ ይላል።
ሳፋሪኮም አይደለም አይደል? ኢትዮ ቴሌኮም ነው።
ኢትዮ ቴሌኮም ነው። እስከዛ አዝዤበትም አውቃለሁ ሁለት ጊዜ ምናምን ሶስት ጊዜ።
እስኪ screenshot ኡን ይልኩልኛል stuck ያደረገበትን ቦታ እሺ።
አርባ አራት ቤቱን ያውቁታል ስልካችንን ወይ አላውቀውም ይሄን ብቻ ነው።
እሺ ዜሮ ዘጠኝ አርባ አራት
እንዴት ነው ያዘ? አንዴ ይቅርታ።
ችግር የለም እሺ።
አርባ አራት ዜሮ ዘጠኝ አርባ አራት አስራ አንድ
እሺ።
ዜሮ ስድስት ዜሮ አራት
ዜ- ዜሮ ስድስት ዜሮ አምስት በዚህ ልደውል።
አዎ እስኪ በዚህ እስክ- screenshot ኡን ይላኩልኝ እሺ እሺ እሺ አስራ